ጤና ይስጥልኝ።
hello
አቤት
ይህን ስልክ አውቶቡስ ላይ አይቼ ነው የደወልኩት።
ሰላም ነው?
ሰላም ነኝ።
እግዚአብሔር ይመስገን።
ምን አስተያየት መስጠት ይቻላል? በምን ዙሪያ ነው? እኔም ለሀገሬ እመክራለሁ ይላል።
አዎ እኔም ለሀገሬ እመክራለሁ። ያለኝን አጀንዳ እሰጣለሁ።
አዎ አጀንዳ ካለዎት በጽሁፍም ማቅረብ ይችላሉ፣ በቃልም። በጽሁፍ ከፈለጉ መስሪያ ቤታችንን አድራሻው አለ አይደለ? እንትኑ ላይ ባሱ ላይ
አዎ። መስሪያ ቤታችሁ የት ነው?
እ
የት ነው መስሪያ መስሪያ ቤታችሁ?
ቤታችን አሜሪካ ኤምባሲ ጎን ነው። ሽሮ ሜዳ አ? አሜሪካን?
ሽሮ ሜዳ አሜሪካ ኤምባሲ ጎን።
አዎ
ስለዚህ አጀንዳዎትን በጽሁፍ ማቅረብ ይችላሉ።
እሺ
በኢሜይልም ከፈለጉ አይ ደግሞ በዚህም እሰጣለሁ ካሉ
okay ይቻላል።
ችግር የለም። okay እሺ እሺ እሺ እናመሰግናለን።
okay እሺ ቻው።